ሄላ አቤት
አከም ጅርቱ እ
ደህና ናችሁ ወይ? እንዴት ናችሁ? ሰላም ነው? ሄላ
አቤት አማን በቴሌብር በቴሌ አገልግሎት ነበር እና ተደውላችሁት ነበር
እ
እና ጥያቄ አላችሁ ወይስ
እ እ ጥያቄ አላችሁ ወይስ ተደውላችሁት ነበር? አ- አንድ ሶስት አራት
አዎ coin ልገዛ ብዬ
እ
ያው ብር እያለኝ ያሉት ቀሪ ሂሳብ አነስተኛ ነው ብሎ ነበር።
እሺ እና እና ለመግዛት ፈል- ለመግዛት ፈልጋችሁትን ወይስ
አዎ በዚህ ቁጥር አይደለም።
እሺ በሌላ ቁጥር ላይ አዎ
እና ትችል- እና ትችላላችሁ በዘጠኝ ሰማንያ አምስት ላይ ማለት ነው።
አይ ጠይቄ ብሩን ብሩን- ብሩን ብቻ ነው የሚል አይሰጠኝም። ትኬት እስካሁን አስራ ሰባት ብር ነበር የሚል አስራ አንድ ብር አዎ።
ደርሶኛል።
መጀመሪያ አንድ ላይ መጀመሪያ ከገባችሁ በኋላ ሰብስክራይብ ታደርጋላችሁ።
እ እ subs- subscribe ታደርጋላችሁ። መጀመሪያ በዘጠኝ ሰማንያ አምስት ላይ ከገባችሁ ሰብስክራይብ ታደርጋላችሁ
ተመዝግቤያለሁ።
እኮ ሰብስ- ሰብስክራይብ ካደረጋችሁ በኋላ ደግሞ coin ኡን ለመግዛት ማለት ነው